ይለኛል ነው እንደም አረ እንደው ቮይስ አታውሪ። ማዘር እኮ እየጨቀጨቀችኝ
አቤት አቤት፣ ረፍ ገሩም እንዴት ነህ?
ሰላም ነው የኔ?
አለን ሁሉ ሰላም ነው?
አለን አለን አለን።
አለን። ኧረ አሴብ ትበሉልን እየጠበቅናችሁ ነበረን ነው።
እሺ እሺ፣ ይኸው አክሰስ እኮ ያሉ እኮ ናቸው።
አይ እምቢ ይወጣ ተመልሶና እየነኩትም ነው መሰለኝ። እኛ መንካት አልቻለም። እስቲ እሺ ንገራቸው እሺ፣ አሁን አሴብ ይኸው አሁን ልንገርሽ። እሺ እሺ እሺ ግሩም እሺ፣ እንዴት ነህ?